hello hello ጤና ይስጥልን።
አብርስትን ኦስካር በርገር ሲጋ ነው አይደለም?
እ ኦስካር በርገር ከሲጋ branch ነው አይደለም?
ኦ እሺ ከ beU delivery ነበር የምደውለው።
እሺ በሰማንያ አምስት ስልሳ ሁለት order እሺ ታዛችሁ ነበር አይደለ? ሶስት ኦስካር ፒዛ large።
እ እሺ ብዙ ሰዓት ይፈጃል እንዴ ለመስራት? መብራት ጠፍቷል?
መብራት ጠፍቶ ነበር መጥቷል ብዬ አሳወኳት።
እሺ ስንት- ይሰራል እሺ ቢያንስ ስንት እሺ ደቂቃ ብዬ ይፈጃል?
ሰራውት ደግሞ driver ኡ መጣ።
እሺ ከዛ በፊት ደግሞ ሶስት ትእዛዝ ነበረብኝ። እነሱ ሳይወጡ እንዴት የእሱን ማቀደሙ?
አይ ስንት ደቂቃ ይፈጃል ነው። ብዙ ሰዓት ይፈጃል?
አሁን ሰላሳ ደቂቃ ነው የሚፈጅ።
ሰላሳ ደቂቃ።
አዎ ከዛ በፊት ቀደም ማድረግ አትችልም እናት?
መጀመሪያ ማርጋሪታ large ሶስት ነው የገባልኝ ያለው ማለት ነው። እነሱ እንኳን አልተሰራ ምን አልሽኝ?
እሱ እሱ እንኳን አልተሰራም። ማርጋሪታ large ሶስት ነው የገባልኝ ከዛ በፊት ማለት ነው።
እሺ ሰማንያ አምስት ሰማንያ አምስት ሀያ ሰባት ማለት ነው።
እሺ የእሱ ሳላስቀድም ደግሞ የ- ይሄ የ special large ኡን አላስቀድምለትም መቼም ማለት ነው። ቅድሚያ የገባው ብቻ ነው የማያስቀድም።
እሺ ገና የተደወለ ነው driver ኡ የመጣው ማለት ነው።
እሺ እሺ። አይ አሁን አስራ አምስት ደቂቃ ነው ግን ቀ- ፈጠን ለማለት ከሞከረ ስለዚህ ደቂቃ ሲጮውና ማለት ነው ይጠብቅኝ ሰዓት ማለት ነው።
እኮ ከሰላሳ ደቂቃ ቀን ብለሽ የምትሰጡት ከሆነ እሺ
ችግር የለውም። አፋጥን ብሻለሁ ባለኝ አቅም ማለት ነው።
እሺ።
እሺ